हेल'
हेल' ሰላም እንዴት አመሸሽ? አሜን እግዚአብሔር ይመስገን።
ዩቲዩብና ማስታወቂያ ነበር ወንድሜንና እሺ ይቻላል።
ዋጋውን ማወቅ እችላለሁ?
ይቻላል። ስምና ስልክ ላይ መረጃውን እሰጥሻለሁ።
ስሙ ናትናኤል ጎንፋ
ናትናኤል
አቅሜ ግን information ማወቅ እችላለሁ። ያው አቅሜ ካልቻልን አላስፈለገም።
ችግር የለውም። እኔ data እየመዘገብኩ ብቻ ስለሆነ መረጃውን ሙሉ እሰጥሻለሁ። ይቅርታ hello
እሺ
ስልክ ላይ ዜሮ ዘጠኝ
ሰማንያ ሰባት
ሰማንያ ሰባት
ሰባ ሰባት
ሰባ ሰባት ዜሮ ስድስት
ዜሮ ስድስት ዜሮ ስምንት ዜሮ ስምንት ሰላሳ ስምንት ሰላሳ ስምንት እሺ ማስታወቂያው ምን ላይ ነው ያየሁት?
ቲክቶክ ላይ አሁን ላይ live ላይ እሺ በኦንላይን ነው በአካል መማር የምትፈልጊ የሚፈልገው በአካል የምትፈልጊ ነው በአካል በአካል እሺ ኮርሱ የሶስት ወር ኮርስ ነው በአካል ከሆነ ቦታው ሀያት ተስፎ ሲኒማ ነው ለሶስት ተከታታይ ቀናቶች class ይኖራል ሰኞ ሮብ አርብ ካልሆነ ማክሰኞ ሐሙስ ቅዳሜ ከአስራ አንድ ተኩል እስከ አንድ ተኩል ኮሜዲያን እሸቱ ነው የሚያስተምረው የሚያስተምራቸው ትምህርቶች personality content marketing algorithm ን ጨምሮ ማለት ነው ምን ምን
personality content marketing algorithm እነዚህ ምዕራፎች ኮሜዲያን እሸቱ ነው የሚያስተምራቸው
እሺ
ሀያ credit hour ነው የምትማሩት የሚማሩት ሀያ ምን የአንድ ሀያ- የሀያ ሰዓት ማለት ነው በሳምንት በሁለት በሁለት ሰዓቶች ለሳምንት ለሀያ ለቀሪ ጊዜው ሀያ ሰዓት ነው አጠቃላይ ማለት ነው ሀያ ሰዓትን በሰባት መቶ ሀምሳ ክፍያው አስራ አምስት ሺህ ነው ማለት ነው ግን እስከ የካቲት ሀያ አምስት ከተመዘገቡ እስከ ስድስት ሰላሳ አራት percent discount አለው የሚከፍሉት አስር ሺህ ብር ነው ጨርሻለሁ ጥያቄ ካለ
አንዴ ነው ክፍያ ክፍያ በአንድ ጊዜ ነው
discount አታደርጉም? አቅም ለሌለው ሰው ምናምን
discount ሰላሳ አራት percent discount ላይ ነው እኛ አቅም አሁን አስር ሺህ ብር የማይችል ሰው ከዛ በታች discount ማድረግ
እንደ እንትን ምን መያዝ እችላለሁ የሚመለከተው አካል ካየው ለጊዜው በጣም እንትን ልበልሽ ላስተላልፍልሽ
አሁን ነው
አይ ዛሬ አይደለም መልስ የሚሰጠው መቼ እንደሆነ አላወቅኩም ልመዝግበው
አዎ ያው ይሄ ሁሉ ብር የለኝም
እሺ ለሚመለከተው አካል ያስተላልፋል እሺ ሰላም ይዛለኝ